Hello ጤና ይስጥልኝ Best Bet ራሄል ነኝ። እባክዎ ልርዳዎ? Hello bonus ለመቀበል ነበር። bonus ኡን check ለማድረግ እና check ላድርግልህ። እሺ
ሀምሳ አንድ ትኬት ነበር
ሀምሳ አንድ
ስልሳ
ስልሳ F
ስንት አልከኝ?
F F እሺ cashier code ኡን አትነግረኝም? ቲኬት print የተደረገ ነው?
print ተደርጎ እሺ እንደዛ ከሆነ ከይሄ መስመር cashier መስመሩ ኮድ።
አይደለ ጥቁር ባሩ ከዛ አዎ፣ ስር cashier ከሱ ኮድ በታች።
የሚል አለ። አዎ አስራ ንገረኝ።
ሶስት አስራ ሶስት እሺ ሰማንያ አራት እሺ ዜሮ አንድ ሀያ ሁለት ዜሮ አንድ ሀያ ሁለት አዎ እሺ ይሄ ትኬት win ነው እና እ፣ የቆረጥክበት ቦታ ላይ ሄደህ መቀበል ትችላለህ። ፒያሳ ላይ ነው አይደለ የቆረጥከው?
አ win አድርጓል ሙሉ አይደለም አንድ void አዎ።
ስላለው እ፣ ወደ አስራ አምስት ሺ አምስት መቶ ሰላሳ አንድ ብር ቀንሷል።
እና ስንት ነው አሁን win ያደረገው አስራ አምስት ሺ አምስት መቶ ሰላሳ አንድ ብር
win ያደረገው አዎ አዎ እሱም ፒያሳ ላይ ሄደህ መቀበል ትችላለህ።
እሺ እሺ፣ ሌላ check የማደርግለት ትኬት አለ?
ኧረ የለም እሺ በጣም መልካም ቀን ይሁንልህ። እኔም አመሰግናለሁ። መልካም ቀን